ሄሎ ሄሎ አቤት፣ ጤና ይስጥልን።
ኑሮ ይስጥልኝ።
እንዴት ቤት አዎ፣ ቤት ቤት ነው።
ሰላም ነው?
ሰላም፣ እንዴት ነህ?
የኳሱ አንድ ቀይ አበራ እንዳለ ነጭ፣ አንድ ቀይ አበራ እንዳለ ነጭ።
okay፣ ምን ይሻላል?
ትኬቱን ላክልኝ ቴሌግራም ላይ።
ሁሉንም እንዳለ እንዳለ እኮ አዎ፣ ላክልኝ እንዳለ ቤት ቤት ቁጥር ላክልኝ፣ check አደርግልሃለሁ። ሁሉንም አንዱን ላክልኝና ወይም ደግሞ ሁሉንም ትኬቶቹን አጻፋቸው screenshot አድርገህ ላክልኝ ለእኔ እና ቤት ቤት ቁጥር ላክልኝ።
አንድ ሺህም ቢሆን አንድ ሺህን ልካለው እናቴ። እኔ እኮ ግራ የገባኝ እሱ እኮ ሁሉንም ልኬ አዎ፣ ቤት ያለቀ ይችላል።
ጨዋታ ነው።
ሁሉም ያለቀ ለምንድን ነው ዛሬም የቅዳሜም የሐሙስም ይሁን አንድ ነጭ ያልቅ ተመላሽም አይለቅም ምንም አይልም።
አዎ፣ መከላከል አይችልም ነው አይ ነው አይደለም። postponed የሆነ ጨዋታ ሲኖር ምናምን ነው እንደዛ የሚሆነው ነጭ የሚሆነው ከን- ከጨዋታዎች ውስጥ ከነዛ ከ- ከጌሞች ውስጥ አንድ አሁን ጨዋታ አንድ postpone ቡድ ቡድ የሆነ- የሆነ ነጭ አለ እንዳለ አረንጓዴ አዎ።
መጣ መጣና አንዱ ቀዩ ላይ ቀይ ሆነና አዎ።
ከዛ ነጭ ጀመረ። ነጭ አደረገው እንዳለ ለቀ ጨዋታ ላይ ነጭ ያደረጓል።
አዎ እኮ ፖስቱ ከዛ እንዲያለውን እንኳን ገባኝ። ከዛ ልክ ፖስትፖንድ የሆነው ጨዋታ ሀያ አራት ሰዓት ሲያልፈው ሁሉንም ያርምላል የትላንትና አላረመም። የት ከትላንት ወደ አራት ሰዓት አይደል? አርባ ስምንት ሰዓት ሊሞላው እኮ እኮ። ያላረመልህን ማርክ ማርክ አድርግና ላካቸው ሁሉንም ምልክት አደርግልሃለሁ።